ሰላም ጤና ይስጥልኝ። ቲም
ሰላም ነው ማዬ፣ እግዚአብሔር ይመስገን። እንዴት ዋልሽ?
እግዚአብሔር ይመስገን። ኮሜዲያን ሹቱን ማግኘት ፈልጌ ነበር። እንዴት ነው ማድረገው?
እሺ፣ ኮሜዲያን ሹቱ personal ስልክ የለውም። ጉዳይሽን ግን ለእኔ ከነገርሽኝ ለሚመለከተው አካል ላስተላልፍልሽ። በጣም ይቅርታ።
እሱን በግል ለማግኘት ፈልጌ ነበር። በአካል መጥቼ ማግኘት እችላለሁ?
የተለያዩ ጉዳዮች ላይ ወይ ቀረጻ ላይ ስለሚሆን ኮሜዲያን ሹቱን ማግኘት ለጊዜው አይቻልም። ግን ደግሞ ጉዳይሽን ከነገርሽኝ ማናጀሮች አሉ። ማናጀሩን ለእኔ ላግኝ ስለሚል እችላለሁ።
እሺ፣ ልደውልልሽ መልሽ እሺ